ጤና ይስጥልኝ ህይወት ነኝ። እባክዎ ማየት የጉዞ ሜዳ ታሪክ ነው።
ስለ ፓስፖርት ጠይቀን እኮ መልስ አልተሰጠንም።
እሺ ፓስፖርት ሌት መለቅት ነበር አለ ወይ ሌት ጠይቀውኝ አሁን ልደት ካርድ ላይ ማስመ- ይመታል ተብለዋል። የት እንደሚመታ ጠይቀን።
አሀ ኦኬ ቦታውን አዎ እሺ አንዴ መስመር ላይ ጠብቁ። እኔን አይደለም የጠየቁት። አንዴ
እሺ
መስመር ላይ ናት ደንበኛችን። hello
አቤት መስመር ላይ ናት።
አዎ እሺ እ ወሳኝ ኩነት ነው የሚያስመቱት። አድራሻቸው ደግሞ እ ሸገር መናፈሻ አዲሱ ገበያ ያለው እ እሺ እሺ እዛ ሄደው ያስመታሉ።
እዛ ወሳኝ ኩነት ነው።
ወሳኝ ኩነት ነው አሁን የሚያስመቱት። አዎ እሺ እሺ እናመሰግናለን።
እሺ፣ ተጨማሪ ጥያቄ ያሉት?
አይ የለም በቃ ጨርሰናል።
hello እዛ ስለደወሉ እናመሰግናለን። መልካም ቀን።
እሺ